ሄሎ ጤና ይስጥልን ችብችብ ሄሎ ጤና ይስጥልን ሄሎ ወይ
ይሰማል
ዝንጀሮ
ይቅርታ ትንሽ ድምፆ ተቆራረጠብኝ ዝንጅብል ሶፋኒት የሚባል ግሩፕ ወሎ ሰፈራ ጊዜ ነው።
እሺ ትናንት ነበር ወዳሪ ያደረጉት
order ኡ እና ስልኳን አላገኛት ትናንትና ነው complete የሆነው ኮድ ደርሶታል ማታ ላይ
ዘንድ ሳይሆን እኔ ሰው group ላይ ነው የገባሁት።
ምን አሉኝ እኔ ሰው group ላይ ነው የገባሁት።
okay ተሳስተው ገብተው ነው ኦ ሰርቼ ሳይሆን አውቄ ነው የገባሁት። location ላይ ነው የገባሁት።
እስቲ ስልክ ቁጥሮትን ይንገሩኝ
ማለት ስልክ ቁጥር ይንገሩኝ ዜሮ ዘጠኝ ሀያ አስራ አንድ ኖ ዜሮ ዘጠኝ ሀያ እሺ ሀያ hello
ዜሮ ዘጠኝ ሀያ
እሺ ሰማንያ እሺ
አርባ ሰባት
አርባ ሰባት አርባ አርባ ሶስት ሰባት አርባ ሶስት
እሺ አሁ- አሁን በነገርኩት ቴሌብር አያስገቡም። እዛው ላይ ነው ያለው። እኔ ሌላ order የነበርኩት ልጅ ነው የነገርኩት።
ዝንጅብል ነበር አይደለ?
አ ዝንጅብል ሶፋኒት የሚል group ላይ okay እሺ፣ ስልኳን ልስጦትና ይደውሉላል።
አ ስልክ አስቸግር እሺ ዜሮ ዘጠኝ አስራ ዜሮ አንድ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ አርባ ዘጠኝ አርባ ዘጠኝ ዜሮ ዜሮ ዜሮ ዜሮ አስራ አምስት
አርባ ዘጠኝ ዜሮ ዜሮ አስራ አምስት አዎ
ቴንክ እሺ፣ ዩ ይደውሉላት። እሺ መልካም ምሽት።
ቴንክ ዩ እሺ